ጤና ይስጥልኝ እሺ ሄሎ
ሄሎ
ሰላም ጤና ይስጥልን
አይ የተኩን ፈልጌ ነውና
ሄሎ
ሄሎ
ሰላም ጤና ይስጥልን እሺ
አይ ቅድም ደውዬልሽ ነበርና የራሱን ልጅ ሌላ ሰው ነው የሚጠቁመው ብሎኝ ነበረ።
እሺ
አሁን ግን እኔ ጎረቤት እንጠቁም ፈልጌ ነውና
እሺ እድሜው ስንት ነው የሚጠቁመው ልጅ እ
የሚጠቁመው የሚጠቁመው ልጅ እድሜው ስንት ነው
እሱ ነው አምስት አመቱ ነው። ልጄ ጋር ነው እኩል የተወለደው።
እሺ ስሙ ማን ይባላል
እ ንጉስ በሪሁን
እሺ እድሜው አምስት ነው የቤተሰቡ ስልክ ይኖራል አዎ በቃ
የቤተሰብ ስልክ ስጠኝ ሄሎ
ሄሎ
የቤተሰቡን ስልክ
የቤተሰቡ
ስልክ ቁጥር
ስልክ ቁጥር በኋላ ደውዬ እልክልሻለሁ።
አ- አሁን ነው እኮ መናገር የሚችሉት አሁን አይችሉም ቁጥሩ የለትም
ቁጥሩ አዎ
ቆይ እሺ ከመዝገብ ነው እ ስንት ነበር? ሀያ ሄሎ